ጤና ይስጥልኝ አሪፍ ፔይ ደንበኛችን ምን ልርዳዎ።
ሰላም ጤና ይስጥልኝ። አሁን ደውዬ አናግሬ ነበረ።
እሺ ምንድን ነበር ጉዳዮት?
ከቴሌ ብር ወደ ኩዊክ ብር በሺ አምስት መቶ transfer አድርጌ ነበረ በአሪፍ ፔይ ማለት ነው
እሺ እና አልገባልም እና ቴሌግራም ላይ ልኬ ነበር screenshot።
እሺ እ በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ በስልክ አሁን በደወሉበት?
አዎ አዎ
እሺ መስመር ላይ ጠብቁኝ ሊሎት እሺ
አሁን የላኩት ቴሌግራም ላይ ስክሪንሻቱን?
አዎ ልኬዋለሁ።
እሺ ማን በሚል ስም ነው ቴሌግራም ላይ?
በቁጥር ነው ወይም አልፈሪት
አልፋ አልፋ የሚለው ነው?
አ
እሺ አንድ ሺህ አምስት መቶ ብር አይደል?
አ
እሺ ደመኛችን ደርሶ እንሱ ማለበል አልፈሪ
አንፈሪድ እንድሪስ እሺ ለሚመለከተው ክፍል አስተላልፈን እንሎታል። ሲስተካከል እኛ ደውለን እናሳውቆታለን።
okay እሺ
እሺ ደንበኛችን ሌላ የምረዳዎት ነገር አለ?
አይ የለም ጨርሻለሁ። thank you አመሰግናለሁ።
ስለደወሉልን እናመሰግናለን። እሺ መልካም ቀን እንሎት